እኔ ስጥልን እንዴት ቤት ረዴት ነኝ የምንለርዳው ረዴት ይቅርታ ድጋሚ ደወልኩብሽ።
እሺ አዎ፣ በላይ ነኝ። ምናልባት የሚቆይ ከሆነ አይ ብዬ ነው ግቢ እንትን እንዳይልብኝ። አዎ፣ መጣ እንዴ ከስሽ?
አዎ አሁን መጣ
ኦኬ፣ ላገኘው እሺ
ሄሎ ሄሎ፣ ተስፍሽ እንደምን አምሽ?
ወይ በላይ ነህ? እንዴት ነህ? ሰላም ነህ?
ሰላም ነህ? ይቅርታ ካቻኮልኩ እንግዲህ ወጥተህ ነበር አሉኝ።
ችግር አሁን ዘግቼ እኮ እንትን እያልኳቸው ነበር እና ሳያቸው keno ኡ deluxe ነው፣ spin ኡ ደግሞ royal ነው።
አዎ keno ኡ ያው deluxe ነው። ቅድም እንቀይር ለምናምን ብዬ ካልነበረ አዎ spin ኡም royal ነው። ወደዛኛው ማድረግ ይቻላል። ወደ deluxe ወይስ ወዴት ነው? ከሱ ስፒኑ በታች ያለው?
ራሱ ነው ምን የሚል ስፒኑ የሚቀየር ሮያል ነው። የሚቀየር ነገር የለውም።
የለውም። አዎ በቃ ደ- ኬናዋንሽ እንትን ነው።
keno ኡ አላርግልህ።
አዎ AnyDesk ልክ ያለው ድጋሚ ላክል።
አይ AnyDesk አያስፈልግም። ዝም ብዬ ልቀይርልና ነገ ጧት ስትገባ ታገኘዋለህ። በቃ ተስተካክሎ ኬኑ
ኦኬ ምንም እኔ መኖር አያስፈልገኝማ።
ምንም አያስፈልግም። ችግር የለውም። ነገ ጧት ስትገባ game ኡን ታገኘዋለህ።
okay ስለዚህ በቃ ልውጣ ማለት ነው። ሸደው ይቻላል። አዎ።
እሺ፣ አመሰግናለሁ። ተስፋ እደውላለሁ።
እሺ፣ ከነገ እሺ፣ እሺ።
አይ እሺ፣ እሺ።